hello ሰላም ነው?
ሰላም
አለሁ ደህና ነኝ። MRI MRI lumbosacral MRI እሺ፣ ምንድን ነው with contrast ነው?
እ with contrast ነው without?
ምን አልሽኝ? with contrast with contrast ነው አዎ።
lumbosacral። ቆይ አንዴ check ላድርግልህ።
እሺ
እ፣ ሰባት ሺህ ስምንት መቶ አምስት ብር ነው። ሄሎ እሺ ለም- እ፣ ለማን ነው?
እ፣ ታካሚው እ፣
እ፣ ሌላ ቦታ ነው ያለ።
እኮ አይ አስኪ ሁኔታ ላይ ናቸው። ልመጡ ከሆነ ብዬ አይደለም አይደለም።
እሺ፣ ወረፋ ምናምን መጠበቅ ይችላል።
እሺ እሺ እሺ እሺ